ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል ባኩም ልዶ
ከዚህ ከአዲስ አበባ ወደ ጂንካ ትኬት ፈልጌ ነበር።
ከአዲስ አበባ ወደ ጂንካ ወደ ጂንካ
አዎ፣ ለመች ነበር የፈለጉት?
ለነገ ለነገ
አዎ።
ለአንድ ሰው ነው?
ይህ ለአንድ ሰው ነው?
አዎ፣ ለአንድ ሰው
እያየሁሎት ነው። እሺ አንዴ እሺ፣ እሺ። እህ፣ ይቅርታ መስመር ላይ ስላስጠበቅኩት።
እሺ።
ከአዲስ አበባ ጂንካ በራ ያለ ለሀያ ስድስቱ ላይ ነው አርብ ቀጣይ ሳምንት መች?
አርብ ቀጣይ ሳምንት አርብ ላይ ነው ያለ።
ቀጣይ አርብ ላይ አዎ
ሮብ ምናምን ሐሙስ የለም።
የሉም እነሱ ላይ እነሱ በሮች ሙሉ ናቸው። የሚያሳየኝ ለአርብ ሀያ ስድስቱ ላይ ነው።
ኦኬ በቃ
ስለ